ሄሎ ሄሎ ሊሚስትሬት
ሰላም ነው እናት እግዚአብሔር ይመስገን።
አለን ከዊነር ላይ ብር አውርደን ነበረ።
በዚህ በደወልክበት ቁጥር ነው ስልክ መጠና አዎ ነው አዎ አዎ ስንት ብር ሁለት ሺህ አምስት መቶ መቼ?
አዎ ቅድም እሺ ቆይ አንዴ እሺ ላድርግ።
አማርኛ እንገ- እንገብና ነው። አማርኛ ኦሮምኛ አማርኛ አማርኛ አማርኛ ቢያወራ ልክ አማርኛ አዎ
ወዝገ
ሌላ አለሽ?
ወይ አለ ሌላ አለሽ?
አ?
download አድርጎ ይጨርስልሽ። ሁለት ሺህ አምስት መቶ ነው ያልከኝ?
አዎ በ voucher ነው እኮ ያደረግከው።
በቁጥር ነው አዎ የት አካባቢ ነው ያለው?
እኔ ወደ ሀረር እ? እ?
ሀረር ሀረር ሀረር ነው ያለኸው?
ጉዳፍ ሄዶ ነው የት? አዎ።
እሺ ቆይ አንዴ እ፣ እዛ አካባቢ ያሉ እንትን ሌላ ነው ሱቆች እኮ ልንገርክና እሺ ሄደክ ትቀበላቸዋለህ ከነሱ voucher ኮዱን ሰጥተሃቸው ማለት ነው።
እሺ ሞቢል ጋር አለን፣ ሸንኮር ጋር አለን፣ ሸዋበር፣ ሀረር ቢር፣ አራተኛ እነዚህ እነዚህ ጋር ሽ- የኛ shop አለ። ለአንተ የሚቀርብክ ቦታ ሂድና እሺ ኮዱን ንገሪኝ።
No ኮዱንማ አ- አንተ ነክ voucher history ላይ ማየት የምትችለው እሺ። እኔ ማየት አልችልም።
እሺ በቃ አሁን ያልኩክ ቦታ ላይ ሂድና እስጢፋኖስ ይባላል የሱቁ ባለቤት።
እሺ በ voucher ውሰድ ተብዬ ነው የመጣሁት በለ- ብለህ ንገረው።
አይ እሺ አባቴ
እብሬ እኔ